ማርሸት ማሮለላ ያለኔ ማሊመኘው ያንቺን ገላ ማርዬ የማርሸት ማሮለላ ያለኔ ማሊመኘው ያንቺን ገላ ለሚያማልለው ማርዬ ለገላሽ ታሞ ድምር ሚላል ማርዬ ልብና ታሞ መገኔ ጎጃም ማርዬ መገኔ ጎንደር ባንዘልቅ እንኳን ማርዬ አብረን እንደር ለሚያማልለው ማርዬ ለገላሽ ታሞ ድምር ሚላል ማርዬ ልብና ታሞ መገኔ ጎጃም ማርዬ መገኔ ጎንደር ባንዘልቅ እንኳን ማርዬ አብረን እንደር ጥርስሽ ከማሳቅ የተቸመቸመው አይንሽ ማንና የየተስለመለመው ሰው የፈራዊን ድብቅ መውደዴን አይቆጭ መስሎሻል ላይ በላ ሆድ ሆዴ አይቆጭ መስሎሻል ላይ በላ ሆድ ሆዴ እንደው ማርሸቴ እንደው ማርሸቴ መጓጓት ከሳኛችን ስልማርሽቴ እንደው ማሬ ማሬ እንደው ማሬ ማሬ አሰፈደነ እኔ አንቺን ስልማድሬ እንደው ማርሸቴ እንደው ማርሸቴ መጓጓት ከሳኛችን ስልማርሽቴ እንደው ማሬ ማሬ እንደው ማሬ ማሬ አሰፈደነ እኔ አንቺን ስልማድሬ ማርዬ የማርሸት ማሮለላ ያለኔ ማሊመኘው ያንቺ ገላ ማርዬ የማርሸት ማሮለላ ያለኔ ማሊመኘው ያንቺ ገላ ለሚያማልለው ማርዬ ለገላሽ ታሞ ድምድም ይላል ማርዬ ልብና ታሞ መገኔ ጎጃም ማርዬ መገኔ ጎንደር ባንዘልቅ እንኳን ማርዬ አብረን እንደር ለሚያማልለው ማርዬ ለገላሽ ታሞ ድምድም ይላል ማረዬ ልቤና ታሞ መገኔ ጎጃም ማረዬ መገኔ ጎንደር ባንዘልቅ እንኳን ማረዬ አብረን እንደር ጥርስሽ ከማሳቅ የተቸመቸመው አይንሽ ማንና የተስለመለመው ሰው የፈራኝ ድብቅ መውደዴን አይቆጭ መስሎሻል ላይ በላ ሆድ ሆዴ አይቆጭ መስሎሻል ላይ በላ ሆድ ሆዴ እንዲያው ማርሸቴ እንዲያው ማርሸቴ መጓጓት ከሳኝ አንቺን ስል ማልሽቴ እንዲያው ማሬ ማሬ እንዲያው ማሬ ማሬ አሳፈደነ እኔ አንቺን ስል ማድሬ እንዲያው ማርሸቴ እንዲያው ማርሸቴ መጓጓት ከሳኝ አንቺን ስል ማልሽቴ እንዲያው ማሬ ማሬ እንዲያው ማሬ ማሬ አሳፈደነ እኔ አንቺን ስል ማድሬ